ኢየሱስ ያድናል ሲባል ሰምቻለሁ። ዛሬ ግን ሲያድነኝ በዓይኖቼ አይቻለሁ። በስልጣን ይሰራል የሚያግደው የለም። ትላንትና ዛሬም ያው ነው ለዘላለም። ትናንትና ዛሬም ያው ነው ለዘላለም። ሲወራ ሲነገረው ዝናውን ሰማሁት ሲወራ ሲነገረው ዝናውን ሰማሁ። ዛሬ ግን በዓይኖቼ ሲረዳኝ አየሁ። ዛሬ ግን በዓይኖቼ ሲረዳኝ አየሁ። ብዙዎች ተመለሱ ወደ ኋላ አንፈልግም ብለው እኔ ግን በፍቅሩ ተማርኬ ቀረው። እኔ ግን በፍቅሩ ተማርኬ ቀረው ተማርክ ያለው በፍቅሩ ተማርክ ያለው ተማርክ ያለው በፍቅሩ ተማርክ ያለው ከእንግዲህ የእርሱ ሆኛለሁ ከእንግዲህ የእርሱ ሆኛለሁ ከእንግዲህ የእርሱ ሆኛለሁ ከእንግዲህ የእርሱ ሆኛለሁ ሽባ ሲተረተር እውሩን ሲያበራ ሰምቶ ነበር ጆሮዬ ታምራት ሲሰራ እኔም ባይኔ ያየው እድሉ ገጥሞኝ ልክ ነው ያድናል ኢየሱስ ከፍ ይበልልኝ ልክ ነው ያድናል ኢየሱስ ከፍ ይበልልኝ ሲወራ ሲነገረው ዝናውን ሰማሁ ሲወራ ሲነገረው ዝናውን ሰማሁ። ዛሬ ግን በዓይኖቼ ሲረዳኝ አየሁ። ዛሬ ግን በዓይኖቼ ሲረዳኝ አየሁ። ብዙዎች ተመለሱ ወደ ኋላ አንፈልግም ብለው እኔ ግን በፍቅሩ ተማርኬ ቀረው። እኔ ግን በፍቅሩ ተማርክ ቀረው ተማርክ ያለው በፍቅሩ ተማርክ ያለው ተማርክ ያለው በፍቅሩ ተማርክ ያለው ከእንግዲህ የእርሱ ሆኛለሁ እንግዲህ የእርሱ ሆኛለሁ እንግዲህ የእርሱ ሆኛለሁ እንግዲህ የእርሱ ሆኛለሁ ታሪክን በታሪክ ገለበጠውና ዘመናትን ኢየሱስ ለዋወጠውና ለእኔም ቀን ወጣልኝ በእርሱ ታይቻለሁ ለክብሩ ምስጋና ይኸው አዜማለሁ ለክብሩ ምስጋና ይኸው አዜማለሁ ሲወራ ሲነገረው ዝናውን ሰማሁ ሲወራ ሲነገረው ዝናውን ሰማሁ። ዛሬ ግን በዓይኖቼ ሲረዳኝ አየሁ። ዛሬ ግን በዓይኖቼ ሲረዳኝ አየሁ። ብዙዎች ተመለሱ ወደ ኋላ አንፈልግም ብለው እኔ ግን በፍቅሩ ተማርኬ ቀረው። እኔ ግን በፍቅሩ ተማርክ ቀረው ተማርክ ያለው በፍቅሩ ተማርክ ያለው ተማርክ ያለው በፍቅሩ ተማርክ ያለው ከእንግዲህ የእርሱ ሆኛለሁ እንግዲህ የእርሱ ሆኛለሁ እንግዲህ የእርሱ ሆኛለሁ